ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምደውለው።
ሁሉ ስፖርት application እየሰራ አይደለም እንዴ?
ምን አሉኝ?
እየሰራ አይደለም application ኑ?
አይ ይሰራል።
ገንዘብ አስገብቼ ወጪ ለማድረግ አያረግም።
ገቢ አድርጌ
አዎ አይ እኔ አምስት መ- አምስት መቶ ብር ማስገባት ፈልጌ እ
አምስት ሺህ ብር አስገባሁኝና ወደ ኋላ ለማለት እሱን ለማውጣት ፈልጌ አያወጣም።
አያወጣም
እም ምንድን ነው የሚሉት? ያስገቡትን ገንዘብ ማስወጣት አይችሉም ደንበኛችን።
ወደ ኋላ ማውጣት አይቻልም?
አዎ ያሸ- ያሸነፉትን ብቻ ነው ማውጣት የሚችሉት።
ነው እንዴ? እሺ win lose ም ከትናንት ጀምሮ እኮ እንትን እያለ አይደለም active አይደለም።
ይሰራል ደንበኛችን ይሞክሩት። ሪፍሬሽ አድርገው
እሺ